ከትላንት ወዲያ create ተደርጎ ትላንትና ያለቀ እንትን ነበረ።
እሺ order ነበረ እና ግን እስካሁን አልተደወለም፣ ምንም የለም።
ኮድ ደርሷል።
ኮድ ግን ልኮልኝ ነበር። አዎ በዚህ ስልክ ነው በሀብታም አይደል?
አዎ
የ driver ስልክ ልንገሮት ይዞት ወጥቷል።
ድንች ብቻ አንዱን ብቻ ማለት ነው።
ድንሽ ብቻ ነው የቀረው።
አዎ የቀረው እሱ ነበር። አዎ ድንች ነው። እሺ አንዴ ጠብቁኝ።
አላልቅ አልሞላ ብሎ group ደግሞ አራት ስላደረጋችሁት አጠቃላይ አስር ኪሎ ነው አይደለ?
እም፣ አጠቃላይ ስንት ነው የሞላሹ?
በማን ነው አንድ create አንድ የተደረገ?
በእኔ በሀብታም በሀብታም እም፣ ትላንት ወዲያ ነበር የተጀመረው ስላላለቀ ትላንት ዕለት ነው።
ግን በአስቲ ያለው ባህሪያ ከትናንት ያለቀ ትናንትና ጀመርነው ነው ባስ ያለው ትላንትና ጀመርነው። ትላንት ወዲያ ምን ግሩፕ አብሎ ትላንትና ያለቀ ነበር። ስድስት አጠቃላይ ኪሎ ይኸውልሽ፣ ስድስት ኪሎ ሶስት ኪሎ አንድ ኪሎ አዎ አስር ኪሎ አካባቢ ማለት እኮ ነው።
አስር ኪሎ ስድስት ሁለት ታዲያ ሀብታም እኮ ነው ያለው ከትናንት እሱ ያስፈልጉኝ እኮ መጀመሪያ ሶስት አስር ኪሎ እሱን ነው እኮ ባህት አይደለም እሱ ታዲያ በሀብታም ነው።
እሱ በሀብታም እሺ
ስልክ ልንገሩ ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ ዜሮ ዘጠኝ ያዥ ዜሮ ዘጠኝ አስራ ሁለት አስራ ሁለት
ሀያ ስድስት ሀያ ስድስት ስድስት ነው መጀመሪያ ዜሮ ዘጠኝ አስራ ሁለት ሀያ ሰባት ሀያ ሰባት እሺ ዜሮ ዘጠኝ አስራ አርባ ሁለት ሀያ ሰባት ሰባት አርባ ሰባት ዘጠና ሰባት ዘጠና ሰባት ይህማ ሁሉንም ያዙ። ይሄ ታዲያ ለምንድን ነው የማይደውሉት?
የት ነበር location ኑ?
ጀሞ ጀሙ።
እም፣
እስቲ ወይም check አድርጌ መልሼ ልደውልዎት።
እም።
እሺ